Hello
Hello አቤት፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ቃል ኪዳን እባላለሁ። የምደውሎት ከግሎሪ ሪል ስቴት ነው።
ከምን ከግሎሪ ሪል ስቴት ከግሎሪ? እሺ፣
እ፣ ከዚህ ቀደም የገነት የምትባል የግሎሪ ሰራተኛ መንገድ ላይ ስልኮትን ተቀብለውት ነበረ አዎ።
እና እ፣ የመግዛት ፍላጎቱ አሎት አይደለ?
አይ የመግዛት ፍላጎት አሁን የለኝም።
እሺ፣ ምናልባት መች ነው ያሎት እንድደውልሎት እና እንዳስታውሶት?
እስኪ እኔ እደውላለሁ በዚህ አሁን ምንም ፕሮግራም የለኝም።
እሺ፣ ሌላም የሚፈልግ ሰው ካለ ይደውሉልን።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
ይሄ ልካ እሺ፣ እሺ።